ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
የኦዲት ኖት አዎ ከችብችብ ነበር የምንደውልሎት። አሁን እሺ።
ደውለውልኝ ነበረ።
አዎ አዎ።
ምን ነበር ያሉኝ? ይቅርታ አሁን እያየሁ ላዋራዎት።
ይኸውልሽ avocado hair እሺ።
oil የሚል የለም እሱን እና ድንች avocado hair oil አለ። አዎ እሺ።
እኮ እሱን እና እና አልተላከልኝም።
ድንች normal አዎ።
የምግብ ድንች አዎ እና ሁለቱም እኮ group አልሞላም።
ስንት ስንት ነው?
የድንቹ normal የምግብ ድንቹ አራት ሰው ነው የሚፈልገው ያለው ሶስት ሰው ነው።
እሺ
ይሄ oil ኡም okay
oil ኡ እኮ ሶስት አይደል? የምግብ ድንቹን ግን ሶስት መሰለኝ።
okay oil ኡ እስኪ ቆይ እዚህ ጋር የተስተካከለ ነገር አይታየኝም። የ oil ኡ oil አራት ሰው ነው ያለው አይደለ?
ኦይል አይ ሶስት ነው እኛ እንትን ያልነው።
የወርቅ እታለማው አዎ።
አቤና ለትሽ
ለትሽ እም አይ ለትሽ የምትባል እኛ ውስጥ የለችም።
አያውቋትም።
እኔ አላውቃትም።
ኦኬ እ፣ ስለዚህ እሱም እንዳልሞላ ነው የሚያሳየኝ እና ይሄ የኦይሉ አራት አራት ሰው ነው ስንት ሰው እንደሚፈልግ እዚህ ጋር አላሳወቀኝም። ይቅርታ ወይ መልሼ ሶስት እኮ ነው ልደውል።
የሚለው። አዎ እስቲ መልሰሽ oil ኡ ደውይልኝ።
ሶስት ነው የሚያሳውቀው oil ኡ።
አዎ ቆይ እሺ አንዴ ላሳውቀውት።
እሺ